Hello ጤና ይስጥልን ራኬብ ፋርማሲ አዎ ሰላም ነው እግዚአብሔር ይመስገን።
እ ሀዊ እባላለሁ ከዊ ፕላስ solution ነበር የምደውለው
እሺ
እም፣ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
አዎ አንድ ልጅ መጥታ መዝግባለች።
አዎ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበር እችላለሁ?
አሁን አይደለም ትንሽ ቆይቼ ልደውልልሽ።
እሺ እሺ በዚሁ ል- የመስመር ስልክ ልደውል ወይስ እ ስንት ሰዓት ላይ ልደውልሎት? እኔ ልደውል ብዙ ጊዜ ላይ አስር ሰዓት ላይ ደውይልኝ።
አስር አሁን ሰዓት ስራ እሺ ስለሆንኩ ነው። አዎ፣ እሺ እሺ እሺ